ጤና ይስጥልኝ። ዋሽንግተን ህክምና ማዕከል።
ልስ- እ፣ ጤና ይስጥልኝ መቤት።
አቤት።
information ፈልጌ ነበረ።
እሺ።
MRI ጉልበት ፈልገን ነበረ እሺ።
እና any time ማድረግ ይቻላል ወይንስ ቀን ቀን አለው?
አይ any time ማድረግ ትችላላችሁ።
OK price ማወቅ እችላለሁ መቤት?
with contrast ነው ወይስ without ነው?
ምን አልሽኝ? with what with contrast።
both እንትን ነው የሚለው both knee joints ነው የሚለው MRI ብሎ ነው የጻፈልን።
ዊዝ ዊዝ የሚል ነገር የለውም።
የለውም።
መድኃኒት አብሮ ይሰጣልና አዎ
ስለዚህ OK with with with ከሆነ ስንት ነው? without ስንት ነው? መቤት ካላስቸገርኩሽ።
without አምስት ሺ ስምንት መቶ ሰባ ነው እሺ ያለ መድኃኒት መድኃኒት እሺ።
ተጨመረ ሶስት ሺ ሶስት መቶ ያስጨምራል።
okay መድኃኒቱ ከእናንተ ነው።
አዎ
okay እና ምግብ መብላት ያስፈልጋል ወይንስ እ፣ ችግር የለውም። አዎ ዝም ብሎ anytime whole day ትሰራላችሁ?
አዎ ሰራ እሺ አምስት ሺህ እ፣ ስምንት መቶ ሰባ ብር
እሺ አምስት ሺህ ስምንት መቶ ሰባ ስድስት ሺህም በለው ያኛው ደግሞ ሶስት አዎ።
ሺህ ሶስት መቶ
እሺ ዊዝ በጣም ከሆነ ማለት ነው።
አመሰግናለሁ። ኦልራይት ቴንክ ዩ መቤት ያሽልኝ